ጤና ይስጥልኝ ሪፖርት ነው እባክዎ የምንወደው
አሁን ቴሌግራም ላይ ፎቶ ላክልል ይመስለኛል።
እሺ ላኩ አዎ ልኬል።
የቴሌግራም ስሙ
ሙሴ እ?
ሙሴ
ماشي
ያሉት أرجل
እም፣ ሙሴ
የሚል እየታየኝ አይደለም። እስኪ አንድ ጊዜ ደንበኛችን ሙሴ double s ነው ወይስ
አዎ
መቆረጥ እምቢ ያለኝ ብለው ነው የላኩት?
መቁረጥ እምቢ አለኝ።
ሙሴ ብቻ ነው ወይስ ሌላ ስም አለው? አንድ ላይ የተ- የተቀጠየ ስም ማለት ነው።
ሙ- no ሙሴ ብቻ ነው።
በሰባ ስምንት ቤት ነው አይደል የላኩት?
አይደለም አስር ቤት
አይ በሰባ ስምንት ቤት ቴሌግራም ነው የላኩልን ወደኛ ሰባ ስምንት ቤት
no ቴሌጋ እንትን ሁሉ ስፖርት ላይ ያለው እንትን ላይ ነው እንጂ link አለ አይደለ?
እሺ ስልክ ልንገሮት የያዙ የሚልኩበት
እሺ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት
ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት በሱ ይላኩ።
እሺ